hello ይቅርታ ከስልክ መልሽ የደወልኩት እሺ እሺ ስልኮት ላይ account ኦት ላይ ይገቡና top up የሚል አለ እ? ምን የሚል አለ?
ስልኮት አለ አይደለ ስልኮት የስልኮት እሺ።
account እሱ ላይ account ላይ ሲገቡ top up የሚል ነገር አለ top up እሺ አዎ top up እሱን እሺ።
top up ብለው ሲገቡ ምርጫ ይመጣሎታል እሺ፣ ቴሌብር CBE ምናምን ብሎ ይመጣል ግን እሺ፣ ከሱ ቴሌብር ከሆነ የሚጠቀሙት ቴሌብር ብለው ይመርጣሉ እሺ፣ የብር ምናምን የሚጻፍበት ደግሞ የብር መጠን ያስገባሉ አሃ፣ ከዛ በቃ transfer ይሆንልዎታል ወደ wallet
ወደ wallet።
ወደ wallet ኡ ቲግል ማለት ነው እዛው ቺፕ application ላይ ስላሉ ጥሩ፣ top up top up ላይ ማለት ነው።
አዎ top up እሺ።
ብለው ይግቡና check ያርጉት ጥሩ። ሌላው ደግሞ መጠየቅ የፈለግኩት እ፣ በፊት group leader ሲኮን የሆነች አንዳንድ አንዳንድ ብር ናት መሰለኝ የምትገባው
ምን አሉ እ፣ ወደ ወደ account group leader ሲሆኑ እሺ አንዳንድ ብር ቦ- እንደ ቦነስ ወደ wallet wallet ይገባ ነበረ።
okay አይደለም?
እሱ እሱ ነገር በፊት ላይ ነበር አሁን ላይ እንኳ የለም እና አቁማችሁት ነው?
አዎ አሁን ላይ የለም okay። አሁን post ስላደረገብኝ ነው የጠየኩት ነው።
አርጓ በፊት ላይ ነበር አሁን ላይ የለም ጥሩ፣ እሺ።
እሺ እሺ መልካም ቀን እሺ